इंडोस्कोपियो
હા, ሄሎ ነበር ሄሎ ቲጂ
አቤት እንዴት ነሽ? እኔ የምልሽ የማን ነው ስልኬ?
ዘጠና ዘጠኝ ዜሮ አምስቱ ነው።
እንደዛ አይደለም እኛ ጋር የሚወጣው በመስመር ስልክ ስለሆነ እሺ።
አይ ነው አሁን እንደዛ ነው። እንትን ምንድን ነው ስሙ የተኝተው የታከሙ ሰዎች ማለት ነው። ፈርስት ቼክአፕ ፍሪ ነው አይደለ?
እም?
ተኝተው የታከሙ ሰዎች ሲወጡ የመጀመሪያው እም።
ቼክአፕ ፍሪ ነው። ይሄ ለክሬዲቶች ይሰራል።
ለምኖቹ ይሰራል?
ለክሬዲቶች
እም፣ አድሚሽን ከአድሚሽን እኔም ኮርስ በኋላ እ፣ የመጀመሪያው- ከአድሚሽን በኋላ የመጀመሪያው ፕ- እንትን ማለት ነው አ፣ ክሬዲት መስ- መጥቶ ነው ካስተመር አዎ ዛሬ ያው ዶክተር እኛ ግን እንደዛ አልተነጋገርንም። ቆይ አንዴ ሳቢል ጠይቃትኝ። እኔ የምልሽ የክሬ- ክ- ለካሾቹ ማለት በአግሪመንት ሳይሆን ኖርማል ዶክተር ብለው ከ admit ሆነው ከወጡ በኋላ ድጋሚ ሲመጡ የመጀመሪያ first checkup free ነው። credit ግን agreement የለንም። ስለዚህ ክፈሏ የለም፣ እንደዛ የለም። አስር ቀን ውስጥ እ? እ ሀሊ ወይዬ specific እንደዛ ብለን አልተዋዋልም ከእነሱ ጋር prescription የመድኃኒት ነው ከ pharmacy ከ pharmacy ነው ምናሽን ቲጂ እስ- እንደዚህ ውስጥ ጠቅሰን እንደዚህ የ- ከ admission በኋላ የመጀመሪያው free ነው የሚል አልተዋዋልም። እኛ የተነጋገርነው በአስር ቀን ውስጥ ካርድ መክፈል እንዳለባቸው ነው። አስር ቀን ከ- ከሞላው ይክፈሉ።
okay እሺ አይ ዲ- አ- ክሬድ